እያሰላሰልኩሽ ከንፈረኝ ሳኝከው ዋ ነበረችኝ ማለት መንፈሴን አወቀው።
አልተለየሽኝም እንዲያው እንደ ዘበን አጥቼሽ አላውቅም በናፍቆት ፍላጎት አልተለየሽኝም እንዲያው እንደ ዘበት አጥቼሽ አላውቅም በናፍቆት ፍላጎት እያሰላሰልኩሽ ከንፈሬን ሳኝከው ነበረች ማለት መንፈሴ ገና አወቀው የሰቀቀን ወንጂ የመለየት መርዶ ጣልሽብኝ ፍቅሬ ቆይ የሐዘን በረዶ አልተለየሽኝም እንዲያው እንደ ዘበት አጥቼሽ አላውቅም በናፍቆት ፍላጎት
እያሰላሰልኩሽ ከንፈሬን ሳኝከው ዋ ነበረችኝ ማለት መንፈሴን አወቀው። የሰቀቀኑን ጭፍ የመለየት መርዶ ለምን ለምን ጣልሽብኝ ፍቅሬውን የሐዘን በረዶ
እያሰላሰልኩሽ ከንፈሬን ሳኝከው ነበረች ማለት መንፈሴ ገና አወቅው የሰቀቀን አንቺብ የመለየት መርዶ ጣልሽብኝ ፍቅሬ ቆይ የሐዘን በረዶ አልተለየሽኝም እንዲያው እንደ ዘበት አጥቼሽ አላውቅም በናፍቆት ፍላጎት ዋ መቼም ሲያልቅ አያምር እንዲህ ሆኖ ቀረ የልጅነት ጊዜ እንደ ተለያየን ሳላይሽ ላንደዜ ሳላይሽ ላንደዜ